ጤና ይስጥልኝ አሚና ጠቃሚ ሆስፒታል ባቶ ምልርቱ
ሄሎ ጤና ይስጥልኝ። አሁን ደውዬልሽ ነበረ።
እሺ ማ
የአቶ አደምን ስልክ ሰጥተውኝ ነበርና ኢማንን የአቶ አደምን ስልክ አሁን ሰጥተውኝ ነበር።
የአቶ የአቶ አደምን ስልክ አሁን ሰጥተውኝ ነበር።
እሺ እህቴ አሁን አናግሬያቸው ኢማንን ኢማንን አናግሪ ብለውኝ ነበር።
okay ኢማንን እንዳገናኝሽ ነው።
አዎ አዎ እሺ ናፍቀሽ ትደውይልኛለሽ።
እሺ ኢማን አሁን ወደ ላይ ወጣች። ስልኳ ደግሞ የለኝም።
እሺ ከስንት ደቂቃ በኋላ ልደውል?
አንድ ከሀያ ደቂቃ በኋላ እሺ መልሼ እደውላለሁ።